ጤና ይስጥልኝ ማሪባባ።
እንትን አይተን ነበር አሁን Land Cruiser GX።
ምን አይነት
Land Cruiser GX
Land Cruiser አሁን ላይ የለም።
ሁለት ሺህ ስድስት ሞዴል
ሁለት ሺህ ሶስት ሁለት ሺህ ስድስት እ እ ሁለት ሺህ ስድስት ሁለት ሺህ ስድስት ነው ያለኝ። ይቅርታ ስንት ነው ያልኩኝ?
ሁለት ሺህ ስድስት ነው ያለኝ።
ሁለት ሺህ ሁለት ሺህ ስድስት የለም ይቅርታ።
አይደለ ይኖራቸዋል በቅርቡ በእጃቸው አዎ ሰሞኑን ይኖረናል። ይደውሉልን በቃ እሺ እሺ እንደውላለን። እሺ እሺ እሺ እሺ።
እሺ